ዘና ለማዳመጥ ቢጂአይ ነው የምደውለው። ቋንቋ ለ አዎ የኔ መቤት አይቼዋለሁ።
ተጫዋች
እንትኑ ኦክሲጅኑ እንትን አልተደረገልኝም። ሰማንያ አራት ሀያ እንኳን ወደ ግቤ ኢትዮጵያ ነበር።
በደህና ነው አይደለ?
ካስል ግሩፕ አዎ፣ በኢትዮጵያ እና አልመሰለኝ። በዓል ደግሞ ታዋቂ እና የታመነ የመጠጥ ብራንድ መን ነው። ምርቶቻችንን እ?
በመስራት አ- አገር ውስጥ በመስጠትም ሆነ ማህበራዊ መለከት አይደለ?
ኃላፊነት በመጣት እ? አዎ፣ የሚያጥሙት አራት መጥተው ቀን ነበር።
በኢትዮጵያ ቃል ኪዳን ነው።
አዎ ከአራት ካስል ቀን ግሩፕ በስ ነው ከሶስት በላይ ሀገር ውስጥ ያስሙት ነው የሚሰራ እና የሚያድሩት የቢራ ፋብሪካና የመጠጥ እነሱ ማምረት ግን ነው።
ኦክሲጅን ቢጂአይ የለ ኢትዮጵያ አይታጠብም።
ካስል አንዱ ክም ነው። በአስራ ዘጠኝ ዘጠና ስምንት ዓመተ ምህረት ጀምሮ ቢጂአይ ኢትዮጵያ ኃላፊነቱ የተወሰነ ለማህበር ቢራ